space ካልጠፋ አይሰራም። ቀን ያለው
አቤት። ሄሎ
ሄሎ፣ ይሰማል?
አዎ፣ ይሰማል ይሰማል።
እየተከፈተ ነው።
ምኑ?
ኦልሬዲ አንድ የተከፈተ አለ።
አዎ እኮ አንዱ አንዱ አንዱ ጀምሬያለሁ።
እሺ፣ ያኛውን እምቢ አለ።
ሌላ ሌላ ሌላ ሌላ ሰው አ- አይ ያኛውን
መደኛው እንኳን ያለው
እ አጣሁት። ክሮም ላይ ምን ላይ ነው የምጠቀመው?
አሁን የለም ላይ እዛ ክሮም ላይ የለም።
አት- ሳታጠፋ
ላጥፋ አልጠ- አልጠ- አልጠፋም እንዴ እኮ አ- አጥፊ አጥፊ ወይ ግባ።
ዘለም ልግባ።
አዎ፣
እሺ እሺ ልገባና ልደውል።
እሺ ግባልኝ እና check አድርጓል።
እሺ